ሄሎ ሄሎ ከሐምራዊ መቋም ሳስተኝ ነው አውቄያለሁ። እሺ
እና ሪደም ሪደም ሲያደርጉ የለ አሁን የመቶ ሀያ አርባ አራት ያለውን ሪደም ብታረግ ሀያ አርባ ሰባት ላይ ሲደርስ ነው የሚያወጣላት ወደ ያወጣላት ሪዲሙ ለመክፈል እ ለመክፈል አዎ ለመክፈል ነው አማረ አሳውቀናል። እሺ
አ እና system ነው ማለት ነው።
system ነው። አዎ እና ለሁሉ አሳውቀናል። ለ provider ኦቹ ትንሽ ጠብቀን ወይ እንንገርክ ቴሌግራም ላይ ሲያልቅ
እስከዛ ድረስ አጫውቱ። እንዴት ይሻላል ታዲያ?
ያጫውቱ ግን ምናልባት የማይለቅላቸው እንደዚህ በጣም የሚያስቸግራቸው አይነት ነገር ከሆነ ትንሽ ደቂቃ ጋብ ስጡት።
አሁን ይኸውልሽ እንዳልኩሽ ነው። አሁን ለምሳሌ ሀያ አርባ አምስት ላይ ያለውን redeem ስታረግ ሀያ አርባ ሰባት ላይ ደርሶ ራሱ አያወጣላት።
አዎ፣ ስለዚህ እዚህ- ትንሽ ደቂቃ ጠብቀና እንደዛ ነው
እሺ እስከሚስተካከል ድረስ። እንደዛ በጣም የሚያስቸግራችሁ ከሆነ እና ሁሉም ጋር ነው ሁሉም branch ነው እያስቸገረ ያለው ወይስ?
አዎ፣ ሁሉም ጋር ነው አማራ፣ እሺ ሁሉም ጋር ነው አሳውቀናል። እሺ፣ እሺ እሺ።
እሺ፣ እሺ።